ሌላው hello ጤና ይስጥልኝ ወርቁ።
እግዚአብሔር ይመስገን።
ከቴሌ ነበር የምደውልልህ።
ቴሌ አዎ ቴሌ ብር ተመዝግበህ ነበረ ኤጀንቱን
እሺ፣ እየሰራበት አይደለም። ምን active ስላልሆነልህ ነው?
እ እ ሌላው እየሰራበት አይደለም agent ኡን።
አዎ አልጀመርኩም፣ ልጀምር እያልኩ ነው።
okay ትጀምራለህ። active ያርጉልህ ልጆቹ ልላክልህ። okay የት አካባቢ ነው ያንተ?
እኔ ወደ አርባ ስልሳው በታች
ወዴት ነው? አርባ ስልሳ ወደ ቀሊቲ ነው ወይስ?
አዎ፣ ቃሊቲ ቃሊቲ።
okay በቃ ልጆች ይደውሉልሃል፣ active ያደርጉልሃል።
እሺ እሺ መልካም ቀን ይሁንልህ።
እሺ እሺ